Hello? Hello?
హలో
వినిపిస్తుంది
జాబ్ చేస్తున్నాం కదమ్మా చదువుకున్నాక
నేను ఏమంటున్నాను పిల్లలకి రావాలని ఉన్నది కదా సరే
કે બ્લ્યુ નાઇટ ઉતારી એટલે એટલે યલો વિડીયો આઈટ ઉતારી
సార్
ከቪዲዮ ስር ሊንክ አለ። በሊንክ መዝገቡ ቪዲዮ ስር link አለ። መመዝገቢያ link።
ቪዲዮ ስር ባለው link ነው መመዝገብ የምችለው
አዎ ይመዝገቡ በዛ።
በዚህ link መመዝገብ ይቻላል ስላለ ነበር አዎ ግን በዛ more የእርስዎን information ማስገባት እንዲችሉ application በቴሌቪዥን ነበር ያየሁት እና ለእንትን link ኩን access ማድረግ አልችልም።
እኮ በእጅ አሁን የያዙት ስልክ አይሰራም እንዴ?
ያንን ኖርማል በቀን ስልክ ነው
ለምንድን ነው መስራት የፈለጉት?
ሄሎ ይሰማኛል። በምንድን ነው መስራት የፈለጉት?
እንትን አሁን ከአንድ ተመርጃለ ምን ምን ግዜ አለ
እህ፣
ሌላ በሴልስ ማርኬቲንግ ሱፐርቫይዘር ሆኜ ሰርቻለሁ።
ምን ሱፐርቫይዘር ሆኖ
ሴልስ ኤንድ ማርኬቲንግ
እኛ በምንድን ነው እኛ ጋር በምንድን ነው መስራት የፈለጉት?
አሁን እኔ ኖርማሊ መስራት የፈለኩት እንትኑም አለ ምናምን ፋሽን ምናምን አለኝ እና የም ኤኒቲንግ ሊሆን ይችላል ያሉት ስራ ቦታዎችን አይቼ ለማድረግ እዛው ከእናንተ ጋር እየሰሩ ለማድረግ
እኮ ቪዲዮን ካዩት እኮ ቪዲዮ ስር ምን ምን አይነት እንደሚፈልግ ያሳያል። ቪዲዮ
እንትን የስራ አይነቶችን ዘርዝረዋል። አልዘ እኔ እንትን እንጃ ትቆሽ ደግሜ ሊሆና እንትን ብሏል፣ ግን የስራ አይነቶች የዘረዘረ አይመስለኝም።
እሺ፣ አንተ አሁን በተማርክበት መስራት ትፈልጋለህ?
እ?
በተማርክበት አሁን ከዚህ በፊት በተማርክበት ማለት ነው። ሄሎ፣ አይሰማም።
ምን
ከዚህ በፊት በሰራህበት መስራት ትፈልጋለህ ወይ?
አሁን አሁን
ሄሎ፣ ይቅርታ ድምጽ እየተቆራረጠብኝ ነው፣ እየተሰማኝ አይደለም። አሁንም አይሰማም።
አሁን የተንቀሳቀሰ ነው።
ሄሎ፣
ሄሎ
ወይ ኔትወርክ ያለበት ቦታ ሆነ ደውልልኝ።
እ?
ድምጽህ እየተቆራረጠብኝ ስለሆነ ነው። እሺ፣
አሁን መስራት በምንድን ነው መስራት የምትፈልገው?
እ?
በምንድን ነው መስራት የምትፈልገው?
ሄሎ ይሰማኛል። አንተ ያሰማሃል?
አሁን ይሰማኛል። አንቺ ይሰማኛል። እኔ ይሰማሻል?
አዎ። በምንድን ነው መስራት የምትፈልገው? ዶንት ኪዩ ውስጥ